Şimdi. ሄሎ ሄሎ ሄሎ መሰረት ነኝ። ልታዘዝህ ወይ መሲ ወይ?
እንዴት ነሽ?
ደህና ነኝ። እንዴት ነህ?
አለሁ። እሺ ወደን ነበር መሰለሽ እሺ
ሰላሳ አራት ሰማንያ ዘጠኝ ሰማንያ ዘጠኝ እሺ ምን ሆኖብህ ነው?
ኧረ ከሜጋ የሚነሳ ነው።
እሺ
ተቃራኒ እኔ ደግሞ ወደ ገርጂ ሄድኩ ነው።
ተቃራኒ order ይዘህ ነው?
አዎ እስኩ ያስከውን ንገረኛ።
የያዝኩትና ይኸው ምግብ ቤት ነኝ። ሰላሳ አራት አርባ ስምንት ገርጂ ኮንዶሚኒየም ይሄድ ነው።
ሰላሳ አራት አርባ ስምንት እሺ አንድ አዎ።
ክፍል ጠብቀኝ። እሺ መስመር ላይ እሺ ከዛ ጠይቃለሁ።
እሺ
አብዱ ከጋርደን ወደ ራማዳ ሆቴል ወዴት ነው የሚሄደው? ከጋርደን ያለው እዚህ ማዶ ነው- ማዶ ሆቴል የሚመጣ ነው። ቦሌ ነው ማዶ?
የሚመጣ ማዶ ሆቴል ይመጣ ነው። አዎ።
ከግራቡን ገብቼ እሺ ጠብቀኝ። አብዱ ወይ የጋርደኑ ወጥቶላል። እሺ እሺ እሺ መሲ
ኮኔክሽን ለማበሰር